Hello? Hello ይሰማል? Hello
ይሰማኛል። ሰላም ጤና ይስጥልኝ።
Okay። አን- እንዴት ነሽ?
እግዚአብሔር ይመስገን።
እ- ባለፈው ደውዬልሽ ነበር ምን ጊዜም ብዬ ቁጥር አስይዤ ነበር እና እኔ እንጃ በጣም ብዙ ስልክ እሺ። አዎ፣ በእርግጥ ምናልባት አዎ፣ ክፍያ ከፍዬ ግን ቴሌግራማችሁ ላይ እንትን እ፣ ልገባ እ፣ invite link አድርግ እያለኝ ነው። join ማድረግ አልቻልኩም ማለት ቴሌግራሙን።
እስኪ ቆይ አንድ መስመር ላይ ነው። ይህ ቴሌግራም ነው ይሄ ነው? አድራ ማለት አዳር አዳር ቢሆን ዋይፋይ አንድ መስመር እሺ
ስልክ ቁጥሮች ይንገሩኝ።
ዜሮ ዘጠኝ ሰላሳ አራት ቆይ እስኪ አምሳ አንዴ ልጥራ። OK እ ወይም ደግሞ text ላይ ያ- እንትን አዳር ወይም ብለው text ያደርጋሉ። normal እ?
text ላይ እሺ። በ text ላክልሽ።
ቴሌግራም ላይ ረስታቸውን ልመላክ admin ማድረግ አልቻለም።
አይ በ text በላክልኝ። በ text ቁጥር በ normal ላክልኝ text በ normal text እ፣ ቴሌግራም ላይ አዳርጉኝ ብለው ይላል።
እኮ በላክልኝ በሰባ አምስት ቤቱ ማለት ነው።
አ፣ በቃ አሁን ልክልሻለሁ።
እሺ ቆይ አንዴ አንዴ ቆይ እሺ።
እ፣ ስልክ እሺ።
ቁጥሮችን ዜሮ ዘጠኝ ሰላሳ አራት ነው አምስ- ሃምሳ ስምንት ሀምሳ ስምንት ዘጠና ሰባት አስራ ሁለት
ዜሮ ዘጠኝ ሰላሳ አራት ሀምሳ ስምንት ዘጠና ሰባት አስራ ሁለት አስራ ሁለት እሺ ቆይ ቆይ አንዴ እንዳይዘጉት ይቅርታ ዜሮ ዘጠኝ እሺ።
ሰላሳ አራት ሃምሳ ስምንት ሀምሳ ስምንት ዘጠና ሰባት አስራ ዘጠና ሰባት አስራ ሁለት አስራ ሁለት አዎ።
እሺ እሺ እናመሰግናለን እሺ